ሀይሎ ጤና ይስጥልኝ ስምሽ ነው?
ሄሎ ጤና ጤና ይስጥልኝ እኔ እናቴ እንዴት ነሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ባለፈው ደውዬ ነበረ
እሺ እና መረጃ ማግኘት ፈልጌ ነበረ ፐርሰናል ምክንያት ስለሆነ ያጋጠመኝ ጉዳይ እህ፣ እና በቪዲዮ ቲክቶክ ላይ ምልክለት ነበር፣ ሜሴጅ አድርግቼለት ነበር። በራሱ እንትን እህ፣ ይመስለኛል የስራ መደራረብ ይሆናል ሊያየው አልቻለም መሰለኝ።
እህ።
ኢሜሉን አውሮ በኢሜል ወይ በኢሜል ላይ ላክለት ብላኝ ነበር ይመስለኛል። ወይ አንቺ ነሽ ወይ ሌላ ስንት መት ያናገረች እሺ ኢሜይሉን ውስጥ ኢሜሉን ት- ትነግሪኛለሽ?
እሺ ኮሜዲያን እሸቱ ኮሜዲያን እሸቱ በ small letter ማለት ነው።
ሁሉም small letter ኦች ናቸው። ኮሜዲያን እሸቱ የሚለው አዎ እሺ፣ at Gmail dot com at Gmail dot com
አዎ እሺ፣ እሺ፣ እሺ። ይሄ ብቻ ነው። ምን አይነት ቁጥሮች ምናምን የሉትም? አ የለውም።
እሺ፣ በጣም አመሰግናለሁ።
እሺ እሺ፣ እኔም እሺ፣ አመሰግናለሁ።
እሺ፣ እሺ።